Hello? Hello? Hello?
Hel- Hello.
Hello, ተመስገን።
ጥያቄ ላይ ማመመስያ ፈልጌ ነው።
እሺ ኮኮብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ አንድ ቁጥር ላይ subscribe ሲያደርጉ ኮኮብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ። መጀመሪያ
ስንት ላይ?
ኮኮብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ።
ዘጠኝ ሰማና
ኮኮብ ዘጠኝ ሰማንያ አምስት መሰላል
ዘጠኝ ሰማና አምስት መሰላል
እሺ ከዛ አንድ- አንድ ቁጥር ላይ ይመገቡ፣ subscribe ያድርጉ። ዕለታዊ ነው ሳምንታዊ ፓኬጅ አለው። ዕለታዊ ከሆነ ሁለት ብር፣ ሳምንታዊ ከሆነ አስር ብር ይወስድና ትኬት ያስገባሉታል።
እሺ።